ደንኪቲዩ ምን ልርዳው?
ጤና ይስጥልን።
አብሮ ጤና ይስጥልን።
እ፣ አብሮ እዚህ ይስጥልን። እሺ፣ stand-up comedy
እሺ፣ ትኬት እሺ።
አላችሁ? ትኬት አላችሁ?
አለ አዎ፣ አለ።
በቃ እዛው አካባቢ ላይ ነኝ እንድመጣ ብዬ ነው። ካሌለ እንዳልድግ
ተመዝግበዋል።
አልተመዘገብኩም።
ይመዝገቡ፣ ይመዝገቡና ከዚህ ቲኬት ያገኙ።
እ፣ መመዝግበኛ
Hello። አዎ፣ መዝግበኝ መ- መዝግበኝ።
መዝግበውትና አዎ
ማን እመጣለሁ።
ልበልዎት?
ይልማ በቀለ ማን ብለህ ልበል?
ያያዝን።
ማን ይልማ ልበል?
በቀለ ይልማ እሺ፣ ይልማ በቀለ በቃ። እሺ፣ በቀለ በቃ እሺ። ስልክ መጥቼ ቁጥር
ዜሮ ዘጠኝ አስራ አንድ ስልክ ቁጥር
ዜሮ ዘጠኝ አስራ አንድ አስራ
ሰላሳ እሺ ስድስት አስራ አንድ
ሰላሳ ስድስት ሰላሳ ስድስት ሀምሳ አምስት ሀምሳ አንድ ስድስት
ሀምሳ አምስት ሀምሳ አንድ እ፣ ሀምሳ አምስት
ሀምሳ አንድ እሺ ሀምሳ አምስት ሀምሳ አንድ አዎ እሺ ብዛት እርስዎ ብቻ ነው? ሌላ ምን- በቃ ብቻዬን ነው ብቻዬን ብቻዬን ነው እሺ የምመጣው።
እሺ አባቴ አሁን ቲኬት በርጋ እየተሸጠ ነው ይምጣውን በርጋሉ በቃ እመጣለሁ። አ- አ- ስንት ሰዓት ነው የሚጀምረው? አስራ ሁለት ሰዓት
አስራ ሁለት ሰዓት የሚ- ቲኬት already አስራ አንድ ልንጨርስ ነው
እሺ በቃ እመጣለሁ። እሺ እሺ እሺ ስለ ደወል እሺ እናመሰግናለን በቃ መልካም ምሽት ይሁንልዎት thank you thank you እሺ እሺ